ያስብማል ኢትዮጵያ።
ሌላ ጤና ይስጥልን።
አብሮ ይስጥልኝ። ሰላም ነው እግዚአብሔር ይመስገን አለ። እንዴት ናችሁ?
አለን። እግዚአብሔር ይመስገን።
አለን። እኔ የምለው እንትን የሚሸጥ እ፣ ሴኖ ነገር ምናምን አለ።
ምን መኪና ሴኖ ሴኖ እ፣ ገልባጭ ሴኖ ትራክ ሲኖ እ፣ እ፣ ሲኖ የለንም አባት የላችሁ? ምንድን ነው አዎ።
ያላችሁ? የሚሸጥ- የሚሸጥ ምንድን ነው?
ሲኖ በገልባጭ የለንም።
በምን ነው ያላችሁ? በምን ነው ያላችሁ? እ?
ምን አሉኝ አባት? በሲኖ በገልባጭ የለንም።
እ? እ?
በገልባጭ የለንም።
በምን ነው ያላችሁ? ካሶኒ ምናምን ነው ሀይሉክስ ይመቾታል። double ጋቢና ሀይሉክሶች
እ?
ደብል ጋቢና ሀይሉክሶች ይመቾታል። ዲፎርቲ
እነሱ ነው ያሏችሁ?
አዎ። ሲኖ ደግሞ ወይ ደግሞ ሲኖር ይደውሉልናል።
ኦኬ የሆነ አስር ስልክ ሰጣችሁ ነበር የሆነ ጊዜ
እ ዜሮ ዘጠኝ ዜሮ ዘጠኝ አስር የሚል ስልክ ሰጣችሁ ነበር። ትሰጡኛላችሁ?
ዜሮ ዘጠኝ አስር ስንት ስንት አስር መጨረሻው ስንት እንደሆነ አስር የሚል ስልክ ብቻ ልካችሁልኝ ሴኖ ዜሮ አለ ዘጠኝ ምናምን ብሎ አስር ነበር።
የሚባል ስልክ የለንም አባት
እሺ